አሁን ደውዬ ነበረ እናመሽልኝ።
ይቅርታ፣ ሌላ ሰው ነው የሚያናገሩት። ምን ነበረ?
አይ ታምሜ ብደውል እንዲህ ነው የምታስተናግዱኝ? reception ም አያነሱም ስልክ። እናንተም አሁን በስንተኛ ጊዜ ነው ያነሳችሁልኝ? የዳ- የዳ- የዶክተር ዳዊትን ስልክ ፈልጌ ነበረ።
የግል ስልክ ነው።
አዎ እ፣ ቀጠሮ ገና የዛሬ ወር ነው እና አሁን ጥሩ ነገር ሳትሰማኝ ላወራው ፈልጌ ነበረ።
ስልክ የእሱ ቆይ የጠየቀችሎት ነው። ምናልባት የግል ስልክ እኛ የለንም። በእርግጥም ግን እስኪ የሚሆነውን ነገር በኮ በምን ሁኔታ ስሞት ነው ማን ነው?
ማግኘት ስሞት የምችለው?
ማን ነው? ስሞት ማን ነው?
ጽጌሬዳ ጽጌረዳ ማን?
ደሳለኝ።
ጽጌረዳ ደሳለኝ። ጠብቁኝ ብለዋል። ይደውሉልዎታል በዚህ ስልክ
ማዳዊትም ደውልኝ አይደለም reception አስተላልፈናል። እነሱ ያናገሩልዎታል።
እኮ ግን አሞኝ ነው አይደለም ወይ የደወልኩት? በጣም አስቸኳይ ነበር። ከስድስት ሰዓት ጀምሮ ነበር ስደውልላችሁ የነበረው።
እኮ አሁን አምቡላንስም ቢ- ይሆን ይኖራል ምናምን ብላችሁኝ ነበር እና የሆነ ነገር አስፈልጌ ብደውል ግን እያስተናገዳችሁኝ አይደለም። ከስድስት ሰዓት ጀምሮ ነበር ስደውል የነበረው።
እነሱም ያሉት የግል ስልክ መስጠት ስለማንችል ጠይቀን No at least መስጠት ማትችሉ እንኳን ቢሆን መፍትሄ መስጠት ነው። ስልክ አለማንሳት ነው እንደ መፍትሄ የሚሆነው።
እኮ አሁን እኮ ሊጠይቅሎት ነው እኮ ደው- እንደውልሎታለን አሉ።
እ፣ ሊጠይቅሎት No አላለችኝም። እንደውል አላለችኝማ አንቺ ነሽ። እሷማ አሁን reception ደውል ያለችኝ። reception ብደውል ብደውል አይነሳም አዎ፣ አሁን ደውላ እኮ ማታስተናግዱኝ ደግሞ ከሆነ መጥቼ ፋይሌን ትሰጡኛላችሁ ማለት ነው። ከአሁን በኋላ ግን ስደውል ወይ የዳዊትን ስልክ ትሰጡኛላችሁ ወይ ዳዊትን ታገናኙኛላችሁ፣ የሆነ መፍትሄ ትሰጡኛላችሁ ብዬ አስባለሁ። አይደለም በነገራችን ላይ ዶክተር ዳዊት ዛሬ አይገቡም። ለዛ ነው ስለዚህ ጠይቀው- No መግባት እ፣ ደውለው ባይገባ ዶክተር ታዲያ ምን ጠይቀው ችግር አለ? ዶክተሬ ስለሆነ ማውራት አልችልም።
ልነግሮት የሚከታተለኝ እሱ ስለሆነ ስልክ የለንም እኛ በመጀመሪያ ደረጃ እንደገና እኮሽ በምን ምክንያት ነው ዶክተሩን ላገኝ የምችለው? በ- በምን ሊጠይቁት ዘዴ ነው?
እየደወሉ ነው ዶክተሩን እያልኩት እኮ ነው። ከዛ ይደውሉልዎታል የሚሉት ስልክ አይ ስድስት ሰዓት ጀምሮ ነበረ እንደዚህ ያላችሁኝ። እሺ ግን ቶሎ መፍትሄ ስጡኝ ከመምጣቴ በፊት ይደውሉልዎታል በዚህ ስልክ